ጤና ይስጥልኝ። በኢትዮጵያ ሜላት ነኝ። እባክዎ ምን ልርዳው?
anonymous ነው ብሎ የሚመጣው አህ፣ እ?
አዎ እንደዛ ነው የሚመጣው።
እስኪ በአንዳችሁ ስልክ ራሱ እስኪ ለምን session destroy ብላችሁ ሰማንያ ስድስት ሰባ ሰባት ላይ ደውይ እና ለእርሱ ይቀራል። እሺ ግቢ እንደ አዲስ ለምን logout ትሉታላችሁ? ነው ሌላ browser ላይ ነው የተጠቀምሽ። ካልሆነ ችግር የለውም ግቢ እና ኮድ እንጠቀማለን። ኮድ አይሆን